hash six zero six zero six.
he- hello, hello
ሄሎ ቤርሳቤ ነኝ። አሁን ገባ ቤልስ አሁን ለ- ለእንትን ለመንግስት አዎ ለእንት ደውዬላ ነበር። ታሪኩ ነኝ። ሀያ ስድስት ዜሮ አንድ
ምንድን ነገር ካስለቅስ
ከስተመሯ አልፈልግም ምናምን ነገር አለችኝ።
ስንት ነው ወርደ ነበሩ
ሀያ ስድስት ዜሮ አንድ
ሀ- አልፈልግም አዎ ማነው እ፣ መጀ- ታሪኩ ነኝ። ታሪኩ ታሪኩ የሞተር ኦርደር ነው አይደለ?
ኧረ አይደል- አይደለም ማነሽ ቤልሳቤ ሀያ ስድስት ዜሮ ኖርማል አንድ ኦርደር ነው።
እ፣ እ፣ ሀያ ስድስት ዜሮ አንድ ነው ያልከው።
ቆይ፣ ቆይ። ኧረ ኧረ ይቅርታ ሀያ ስድስት ዜሮ አንድ ልል ነው ወይ? በጣም ይቅርታ ሀያ ስድስት ዜሮ አንድ እኮ እሱ ለሱ- እ
ሀያ ስድስት አስራ አንድ
አስራ አንድ
አዎ ሀያ ስድስት አስራ አንድ
ሀያ ስ- እ
ሀያ አልፈልግም ስድስት ብላ አስራ አንድ ነበር። አሳውቀሃል ለ- ለ- አልፈልግም ቅድስት ብላ?
ነግሬያት ነበር። ለቅድስት ነግሬያት ለመሰረት ነገርኳት። መልስ ሲመልሱላት ለመሰረት- መልሳ ትደውልልሃለች። እሺ ነው። እሺ አዎ ስላልመለሱላት
እሺ እሺ